ንጉሱ ንጉሱ እንዴት ሆነ? ምንም የለም ድራይቨር የለም አይደርስም ምናምን አለ። ጤና ይስጥልኝ አሪፍ ቺክን ነው።
አዎ ነው።
እሺ እናቴ በ- ከቢዩ ነበር በኦርደር ነበር መቶ አራት ዘጠና ዘጠኝ ሰላሳ ሶስት ኦርደር አልተቀበላችሁም።
ምንድን ነው order ኡ?
order ኡ ቆይ አንዴ ይቅርታ፣ አንድ normal ሻርማ
አይ text ብቻ ነው የገባል።
አልተደወለም።
አልደወለም።
እሺ እሺ፣ አመሰግናለሁ።